કરાવમાં એટલે
આવી થાય છે નથી સમય
సలాంనా అలా ఏమైనా సెలవు
ఎవరి దగ్గర అంతని ቪዛ ለመውጣት ነበር ሀሳቤ
ወዴት ወደ ካናዳ እሺ ካናዳ በምንድን ነው መሄድ የፈለጉት በስራ ነው በቪዚት ነው በትምህርት ነው በምንድን ነው በስራ በስራ በስራ እሺ የ- እ፣ ፓስፖርት አለዎት አለኝ
እሺ በካናዳ ወደ ስራ ለመሄድ መጀመሪያ ካናዳ ሀገር ከሚገኝ ቀጣሪ የስራ እድል ማግኘት ይኖርቦታል እሱን ለማግኘት official website አላቸው ጆብ ባንክ ብለው ጉግል ላይ ገብተው search ሲያደርጉ ብዙ የስራ ጆብ ባንክ ቀጣሪ አንድ ላይ አንድ ላይ እንትን ጆብ ባንክ ብዬ ልግባ
አዎ እየጻፉ ነው ወይስ አጠ- አጠገቡ አዎ።
ካለ አዎ የጻፍኩ ነኝ በትክ ጎግል ገብቼ ጆብ ባንክ ብዬ ጆብ ባንክ ካናዳ ጆብ ባንክ dot CA ብለው ይጻፉ።
dot dot CA CA አዎ
ጆብ ካናዳ ጆብ ካናዳ ባንክ አይ ጆብ ባንክ
ጆብ ባንክ dot CA
dot CA አዎ መጣሎት። መጀመሪያ ላይ ቀይ አበባ ነገር ያለው ነገር እሺ dot dot CA አዎ
CA CA ነው ሲኤ ነው ሲኤ ሲኤ
CA እሺ አዎ በ- ይግቡ። እሱን ይግቡና አገኙት። ከላይ መጣሎት ጆብ ባንክ የሚል
ጆብ ባንክ የሚል አልመጣም። apply online ዊን research ምናምን የሚል አለ።
እሺ ፊደሏን J O B ጆብ አ ጆብ ባንክ አ ጆብ ባንክ ኮም ሲኤ የሚለው አለ።
አይ፣ ኦኬ፣ ከላይ አንደኛ ላይ አ ቀይ ፍላግ ነገር አላት።
ቀይ ነገር የለኝ።
ጎኗ ላይ አዎ፣ አበባ አለች፣ ነገር አለች።
እሷ አዎ፣ እሷ ውስጥ ይግቡ።
እሺ
መጣሎት።
እሺ እሺ፣ እሷ ላይ እሷ ላይ አ ቆይ አልመጣም። ሲ እሺ አ ክሲ አ አ አ መጣል ገቨርንመንት ኦፍ ካናዳ ብሎ ዩር ኬሪየር ስታርትስ ሂር ምናምን የሚል መጣሉት።
አ አድቫንስድ የሚል ከጎን አ- አድቫንስድ የሚል አዩ።
አብዳንትስ የሚል የለም። ዩሮ ክሬስ ታፕ ሄሪ አዎ ከዛ እዛችሁ ቦክስ ነገሯ ላይ ሰርች ምልክት ያለበት ጋር ብሮዝ የሚል አለ፣ አድቫንስድ የሚል አለ።
አ አ አ አድቫንስድ የሚለውን አገኙት።
አዎ አግኝቼዋለሁ።
advanced ሊጣ የሚለው ውስጥ ይግቡ።
እሺ advance ላይ ገብቼዋለሁ።
አዎ እሱ ላይ ከገቡ በኋላ ወደታች ይውረዱና እም መጥቷል። አዎ ታች አዎ intended applicants የሚል አለ። ወደታች scroll እያደረጉ ወደታች ይውረዱና
inten- intended applicants የሚል አለ። ወደታች ሲወርዱ ብዙ list ያለው ነገር መጣሉት አይደለም?
advanced አዎ advanced search የሚለው አለ።
አዎ ወደታች ይውረዱ። ወደታች
ወደ ታች condition province ምናምን እያለ ወደታች job service job category እያለ ወደታች ዝም ብለው ያወርዱት። ከዛ intended applicant የሚል ይመጣሉታል መጨረሻ አካባቢ።
መጨረሻ አካባቢ ነው።
አዎ ወደታች ይውረዱና
ወደታች መጨረሻ ላይ ወርጄዋለሁ።
አዎ intended applicant የሚል አዩ። ክብ ነገር ያላት
ኢንተንት ኢንተንት ነው የሚለው ኢንቴንድድ አፕሊካንትስ ይላል።
አፕሊካንተንት እሱ ኢንፍሉንት አፕሊካንተንት አገኙ